Hello hello
አቤት አይሰማም?
ጤና ይስጥልኝ ፊሊንግስቶ ነው።
እሺ እንትን እኔ የምልሽ እ ዝቅተኛ አክሲዮን ብዛት ስንት ነው?
የዝቅተኛው የአክሲዮን ብዛት አርባ ነው።
Okay አርባ ነው ዝቅተኛ የአንድ- አንድ ሰው መግዛት አ አ ዝቅተኛ መግዛት የሚችለው አርባ ነው። ከፍተኛ ደግሞ አራት ሺህ ይሆናል። የአንዱ አክሲዮን ዋጋ አምስት መቶ ብር ነው።
ከፍተኛው ስንት አልሽኝ?
ከፍተኛው ሁለት ሚሊዮን አራት ሺህ share ኦች ማለት ነው።
እሺ አመሰግናለሁ።
እሺ መረጃ ይሄ ለማ- ፈልገው ነው የ
አ።
የ share okay አ፣ የት አ።
አካባቢ ነው ያሉት?
እ ቤተል አለም ባንክ እሺ ምናልባት ያው ዝርዝር ሁኔታዎችን እ፣ ቢሮ ላይ ከሽያጭ ሰራተኛ ጋር መነጋገር ይቻላል። እኔ highlight ነው የነገርኩት። የበለጠ Okay፣ ስላሉት ነገሮች ለማውራት እ፣ ሶስት ቦታዎች ላይ office አለን። ቦሌ፣ ገርጂና ልደታ።
እ፣ okay። ልደታ የት አካባቢ?
ልደታ መርካቶ የገበያ ማዕከል የሚለውን ህንጻ ያውቁታል?
አ አ አ ትንንሽ መስኮቶች ያሉት አዎ፣ እዛ ህንጻ ላይ ground ላይ ነው ያለ ነው። ከሰኞ እስከ የእናንተ ህንጻ ማለት ነው እዛው?
አዎ፣ አዎ፣ እዛ office አለን ground ላይ
እሺ፣ ከሰኞ እስከ አርብ ነው እስከ ቅዳሜ ድረስ?
ከሰኞ እስከ አርብ እስከ አንድ ሰዓት ድረስ አለን። ቅዳሜ ደግሞ እስከ አስራ አንድ ሰዓት ድረስ አለን።
እሺ አመሰግናለሁ።
እሺ ስሙትን ማለበል እሺ፣
መንግስቱን ያሉኝ።
አ እሺ ማስታወቂያችንን ከምን ላይ ነበር የሰሙት?
ምን አልሽኝ?
ማስታወቂያችንን ከምን ላይ ነው የሰሙት? ይቅርታ አዎ አዎ አዎ ከቲቪ ነው ከሬዲዮ ነው የሰሙት?
ከሬዲዮ እሺ እሺ፣ አመሰግናለሁ። እሺ መልካም